ሄሎ ሄሎ ሄሎ ጤና ይስጥልኝ።
አብሮ ይስጥልኝ።
ከ We Plus Solution ነበር የደወልኩት።
አቤት ምልታዊ እ፣ ባለፈው We Plus Solution app ላይ ተመዝግበው ነበር።
ምን ላይ We Plus Solution app
እሺ፣
አስታወሱ።
አላስታወስም።
እ፣ ከሀምሳ በላይ service ኦች በውስጡ አሉት። ከ service ኦቹ አንዱ ደግሞ እ፣ እርስዎ ምንድን ነው የሚሰሩት?
እ?
እርስዎ ምንድን ነበር የሚሰሩት?
አ- ስራዬ እኔ grader operator ነው።
ምን አልከኝ?
grader operator በስህተት እንዳይሆን ስልኩን
okay ተሳስቼ ነው አልተመዘገብክም?
አልተመዘገብኩም። ተሳስቶ የሆነ እሺ ይቅርታ።
ችግር የለውም።
እሺ